ኧረ ሀያ ሰባት ሰባ ዜሮ ስድስት ሰባ ሁለት ነው ቁጥሩ ሰባ ሁለት ምንም ነገር አልገባኝም አገኘሽኝ ስልሽን መንገድ ጣልሽኝ ኧረ ስልክ ምናምን እኮ ቢኖረው እኮ ይደወላል